ጤና ይስጥልን ቤስት ቤት ረዲኤት ነኝ ምን ልርዳዎ
ወደ አዋሽ ባንክ ብር አስተላልፌ ነበር፣ አልገባም። መልስ
አቤት
ወደ አዋሽ ባንክ ብር አስተላልፌ ነበር፣ ከቤስት ቤት account አልገባም።
እ፣ አሁን እ፣ ድምጽህ በጣም ርቋል።
ያ ድምጽህ ርቋል። ይቅርታ ይሰማኛል።
ወደ አዋሽ ባንክ ገንዘብ አስተላልፌ ነበር፣ አልገባም። ቤስት ቤት account
እሺ፣ አሁን የደወልክበት ነው የቤስት ቤት ቁጥርህ?
አይደለም።
እሺ ንገረኝ። ዜሮ ዘጠኝ
ስልሳ ሶስት ስልሳ ሶስት አስራ ሰባት አስራ ሰባት ሰላሳ አምስት ሰላሳ አምስት ሰባ ሰባት
እ
ሰባ ሰባት ሌላው
ለምን
ሌላው
ቼክ እያደረኩልህ ነው? ሻ እንዴት ስንት ብር ነው?
አራት መቶ
process ላይ ነው። እሺ ጠብቀው፣ ይገባልሃል። እያስተካከ- system እያስተካከሉ ስለሆነ ነው። hello
ሌላው process ላይ ነው። እሺ ይገባልሃል። ትንሽ ጠብቀው።
ማታ
አዎ ትንሽ system ስላስቸገራቸው ነው። ይገባልሃል።